ላጣሽ ደረሰኝ ምነው ከረፈደ ምነው ከረፈደ ይቅርታው ጊዜ አልዘገየሽም ያፈቀረ ጊዜ አይረዝምበትም ያፈቀረ ጊዜው አይረዝምበትም አይረዝምበትም ሆነሽ በደለኛ ጣል ጣል አርገሽ ዛሬ ከተሰማሽ እኔን የሰራሽ ዛሬ ከተሰማሽ እኔን የሰራሽ እኔን የሰራሽ ልክ እንደ ቸልታሽ እንደ ኩርፊያሽ ፍጥነት ምነው አልነገርሽኝ ለጥፋትሽ ምክንያት ምነው አልነገርሽኝ ለጥፋትሽ ምክንያት ለጥፋትሽ ምክንያት ሰው በበጋ በቀን ፀሐይ በወጣበት ይቀዘቅዘዋል ይበርደዋል እንዴት ይቀዘቅዘዋል ይበርደዋል እንዴት ይበርደዋል እንዴት ከዛሬ ከነገ አይ ሲጠብቅሽ ልቤ ከዛሬ ከነገ አይ ሲጠብቅሽ ልቤ ትመጣለች ብዬ ወስኜ በሳቤ ትመጣለች ብዬ ወስኔ በሰማይ አረፈደብሽም አይ አልዘጋየሽም ወይ አልረፈደብሽም አይ አልዘጋየሽም ወይ ለወደደ ጊዜ ፋታ ይሰጣል ወይ ለወደደ ጊዜ ፋታ ይሰጣል ወይ በጨዋታ መሃል አይ ጣልቃ በቁም ነገር በጨዋታ መሃል አይ ጣልቃ በቁም ነገር ስምሽን እየጠሩ ቢያወሩ ምን ነበር ስምሽን እየጠሩ ቢያወሩ ምን ነበር ለጥቂት ደቂቃ አይ የራቅሽኝ እንደሆነ ለጥቂት ደቂቃ አይ የራቅሽኝ እንደሆነ ማነው የሚያስጥለኝ ካሳብ ከሰመን ማነው የሚያስጠለኝ ካሳብ ከሰመመን ይህ ይቅርታሽን ይቅርታሽን ቀኑር ሲረዝምብሽ ፀሐይ እኔን ካላየሽ ቀኑር ሲረዝምብሽ ፀሐይ እኔን ካላየሽ ጭንቀት ሲበዛብሽ ለኔ ካልነገርሽ ጭንቀት ሲበዛብሽ ለኔ ካልነገርሽ ይህን የሚያዋየኝ አይ የሁሉ አንደበትሽ ይህን የሚያዋየኝ አይ የሁሉ አንደበትሽ ዛሬ ላይ ይቅርታው ምነው ረፈደ